አሎ ይሰማሻል? አሁን አሁን ይሰማኛል።
እሺ፣ እኔም በደምብ ይሰማኛል። አሁን አስፈልግ ነበረ የምንወጣው ወደ አራት ኪሎ ዳኑ ምን አዎ፣ ከዳኑ አዎ፣ ከዚህ የምንወስደው ከኢትዮ ኢስታንቡል ጋር እናደርሰው ኢትዮ ኢስታንቡል ዳኑ
ከኢትዮ ኢስታንቡል ወደ ነው።
አዎ፣ እሺ፣ የፔሽንቱን ሁኔታ ነገሩኝ እስቲ።
የፔሽንት ሁኔታው ተሰብሮ ነው።
ኦኬ፣ እሺ።
የእንትን ነው
እድሜያቸው ስንት ነው?
እድሜያቸው ሰባ አምስት
ሰባ አምስት ሌላ የሚጠቀሙት ነገር አለ? ኦክሲጅን ይጠቀማሉ?
የለም የለም፣ ኦክሲጅን ምናምን የለም።
እሺ ተኝቶ ነው normal ነው ሰውዬው። አራት ተኝቶ ተኝቶ ነው የሚሄደው። አዎ
መልካም። እሺ ከአንድ ደቂቃ በኋላ መልሼ እደውላለሁ።
እሺ አዎ